ሳይሰሙን እናቷም ሳይሰሙ አባቷም ሳይሰሙን እናቷም ሳይሰሙ ውብ ልጅ መታለች ታሻማናለች። አባቷም ሳይሰሙን እናቷም ሳይሰሙ አባቷም ሳይሰሙን እናቷም ሳይሰሙ ውብ ልጅ መታለች ታሻማናለች። ከእናት ከአባቷ ቤት በድብቅ ያደገች የፈጣሪን ጸጋ ከአምላክ የታደለች እያጫትና መጣች በእቃለች ብብሩ ኃይልም የተሸበረ ምን ይሆን ነገሩ አይኗ የሚመስለው ብረት አለሎ ብረት አለሎ ጉብል ልጅ መጣቻች ምልሉ አባቷም ሳይሰሙን እናቷም ሳይሰሙ አባቷም ሳይሰሙን እናቷም ሳይሰሙ ጉብል ልጅ መታለች ታሻማናለች። ምን አበሏት ይሆን እናትና አባቷ